ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የምንረዳው?
በሌላ ስልክ ልኬዋለሁ screenshot አድርጊቼ።
እሺ ማን ልበል ስምዎትን?
መሀመድ ኬት አዲስ ይዝቦ ትናንትና ትናንትና ሀምሳ ሺህ ብር ወጪ አድርገን ሀያ አምስት ሺህ ቀርቷል።
ማን በሚለው ነው የላኩልን አሁን?
በዜሮ ዘጠኝ ሰባ ስምንት ላይ አይ አይደለም እሱ የላኩበት ስልክ
ዜሮ ዘጠኝ አስራ ሶስት የላኩበት ዜሮ ዘጠኝ አስራ ሶስት ሀምሳ ስድስት አርባ ዘጠኝ አርባ ሁለት ሰባ ዘጠኝ አርባ ሁለት ዜሮ ዘጠኝ አስራ ሶስት ሀምሳ ስድስት አርባ ዘጠኝ አርባ ሁለት አርባ ሁለት
እሺ እዚህ ላይ አልመጣልኝም። አንድ ጊዜ ጠብቁኝ።
አሁን አይተሽው
G የሚለው ነው የትኛው ሀያ አምስት ሺህ ብር ነው? ከላይ ያለው ነው ሁለተኛ ላይ ያለው ከሁለት አንዱ በቃ አንደኛው ገብቷል፣ አንደኛው አልገባም።
እሺ ሁሉ ስፖርት የሚጠቀሙት በየትኛው ስልክ ነው? በዚህ አስራ አንድ ቤቱ ዜሮ አራት ዜሮ ዘጠኝ አስራ ሁለት አስራ ሁለት አስራ አንድ እሺ
ሀምሳ ሶስት ሰላሳ ስድስት ሀምሳ ሶስት ሰላሳ ስድስት እሺ አስተላልፈን ልውጣል። መልሱን ስናገኝ ቴሌግራም ላይ እናሳውቆታለን።